ሰረነኝ አሎ ወይዬ መስራች ነኝ።
ወይዬ መሲ እንዴት ነሽ?
እንዴት ነህ? ደህና ነህ ወይ?
አለን ሰባ ሶስት ሰማንያ ሁለት
ሰባ ሶስት ሰማንያ ሁለት ምን ሆነህ?
ፊን ነው
ማነው እሺ ይሁን እዚህ አለ የኔ ጠፍቶሽ ነው እሺ እሺ ድምጻችን ይመሳሰልብኛል። እዚያ ድረስ ነው እኮ ለዛ ነው እሺ እና ብቻ ነው የምንለየው ማለት ነው
አለማ ትንሽ ተለዩናል።
እሺ እሺ እዚያ ያድክሻ ይላሉ